ሄሎ ጤና ይስጥልኝ። ቤት ሰላም ነው?
እግዚአብሔር ይመስገን።
አሁን ቻልድ ያወተደረው ጾሮ መድረክ
Did you make a withdrawal?
አዎ
When was it?
እ ዜሮ ዘጠኝ
አስራ አምስት አይ ይሄው አይደለም ሌላ ነው እሺ
እ ዜሮ ዘጠኝ ሰላሳ ሰላሳ
ሀምሳ አምስት ሀምሳ አምስት
አርባ ሰባት አርባ ሰባት
ዘጠና አምስት ዘጠና አምስት አዎ
ስንት ብር ነበር?
ሶስት መቶ
በ voucher ነው ወጪ ያረከውሽ?
እሺ በ account መልስ
አንተ መልሰው። ቴሌግራም account ኣችን አለ።
አይችልም
እሺ አሁን የምነግርህን step ተከተልና ወደ account መመለስ ያለሽ
እሺ account history ውስጥ ግባ መጀመሪያ
እሺ
account history ውስጥ ከገባ በኋላ ከላይ voucher history የሚል አለ።
እ አንተ አል- አልመለስም አንተ እኛ መመለስ አንችልም። አንተ መመለስ የምትችለውሽ
ከመለስኩ አይወጣም እ በስፍራ ምናምን በስፍራ ተመልሶ እንዲወጣ ፈልገ ነው።
አዎ
በቃ እሺ ይገባል። እሺ ግን ትንሽ ሊቆይ ይችላል። እንልክልሃለን። cancel ይደረግልህ ግን ት- ሊቆይ ይችላል። እሺ ጠብቀው።
በ account አዎ ወደ account ይመለሳል። withdraw ብሎ ነው ይመለስልሃል፣ ግን ትንሽ ይቆያል። እሺ እሺ እሺ
አመሰግናለሁ ችግር የለውም።